የምፈልገው እኔን ስሜት የሚገፋፋኝ ከሰዎች ጋር በሳቅ በደስታ እንድኖር ነው ምንም ሳይከፋኝ ኑሮን መኖር የምፈልገው እኔን ስሜት የሚገፋፋኝ ከሰዎች ጋር በሳቅ በደስታ እንድኖር ነው ምንም ሳይከፋኝ ላይ ክፉ ለመስራት አልመኝም። ሀብት ተርፎኝ ሞልቶኝ በምድር ላይ ቢደላኝም ሌላው በእኔ ክፋት እንዲመኝ አልፈልግም። እኔም በሌላው መጥፎ ነገር አላደርግም። እኔም በሌላው መጥፎ ነገር አላደርግም። ኑሮን መኖር የምፈልገው እኔን ስሜት የሚገፋፋል ከሰዎች ጋር በሳቅ በደስታ እንድኖር ነው ምንም ሳይከፋል። ኑሮን መኖር የምፈልገው እኔን ስሜት የሚገፋፋል ከሰዎች ጋር በሳቅ በደስታ እንድኖር ነው ምንም ሳይከፋል። የሰው ሁሉ አስተሳሰቡ ተለውጦ ከተንኮል ቅንነትንና ፍቅርን መርጦ ሸረኝነት፣ ምቀኝነት በጭራሽ ጠፍተው እንዲኖሩ ነው ሁሉም በአንድነት ተስማምተው እንዲኖሩ ነው ሁሉም በአንድነት ተስማምተው ኑሮ መኖር የምፈልገው እኔን ስሜት የሚገፋፋኝ ከሰዎች ጋር በዳቅ በደስታ እንድኖር ነው ምንም ሳይከፋኝ ኑሮን መኖር የምፈልገው እኔን ስሜት የሚገፋፋኝ ከሰዎች ጋር በሳቅ በደስታ እንድኖር ነው ምንም ሳይከፋኝ ለጋራ ጥቅም ሆነው በጋራ ተሳስበው ሁሉም ተፈላልገው በስሜት ተሰብስበው በሀገር ፍቅር እምነት ጸንተው ሰላም አርገው ኑሮን እንዲኖሩ ነው እኔ የምፈልገው ኑሮን እንዲኖሩ ነው እኔ የምፈልገው ኑሮን መኖር የምፈልገው እኔም ስሜት የሚገፋፋኝ ከሰዎች ጋር በሳቅ በደስታ እንድኖር ነው ምንም ሳይከፋኝ ኑሮን መኖር የምፈልገው እኔም ስሜት የሚገፋፋኝ ከሰዎች ጋር በሳቅ በደስታ እንድኖር ነው ምንም ሳይከፋኝ በሰዎች ላይ ክፉ ለመስራት አልመኝም። ሀብት ተርፎኝ ሞልቶኝ በምድር ላይ ቢደላኝም ሌላው በእኔ ክፋት እንዲመኝ አልፈልግም። እኔም በሌላው መጥፎ ነገር አላደርግም። እኔም በሌላው መጥፎ ነገር አላደርግም። ኑሮን መኖር የምፈልገው እኔም ስሜት የሚገፋፋኝ ከሰዎች ጋር በሳቅ በደስታ እንድኖር ነው ምንም ሳይከፋኝ ኖሮን መኖር የምፈልገው እኔን ስሜት የሚገፋፋኝ ከሰዎች ጋር በሳቅ በደስታ እንድኖር ነው ምንም ሳይከፋኝ ኖሮን መኖር የምፈልገው እኔን ስሜት የሚገፋፋኝ ከሰዎች ጋር በሳቅ በደስታ እንድኖር ነው ምንም ሳይከፋኝ እንድኖር ነው ምንም ሳይከፋኝ እንድኖር ነው ምንም ሳይከፋኝ እንድኖር ነው ምንም ሳይከፋኝ